ሄሎ ወይ ሰላም ጤና ይስጥልኝ ናኦል አዎ ከዊ ፕላስ ነበር የምደውልልህ እኛን መተግበሪያ ወርደህ ነበር okay ዊ ፕላስ አዎ okay አዎ አዎ አዎ አሽከርካሪነት ነው ወይስ ለተጠቃሚነት ነው ተጠቃሚነት እሺ አሁን አንተ የተመዘገብከው አሽከርካሪዎች okay አሽከርካሪዎች የሚመዘገቡበት ላይ ነው okay እና ለተጠቃሚ ከሆነ ዊ ፕላስ solution user የምትላለች okay እሷን አውርድ ተመዝገብና እሷን ተጠቀም። የምንሰጣቸውን አገልግሎቶች እንዲሁም ከሶስት መቶ ሀምሳ በላይ game ኦች አሉት።
okay አሸናፊ የሚያደርግህን referral code ም ደግሞ እዛ ላይ ታገኛለህ። invite አድርግ ለጓደኞች ማለት ነው።
እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን። እሺ